ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ችፕችፕ ነበር የምንደውልሎት።
እሺ ዛሬ የሚመጣ product ነበሩት አጃ- አጃክስ soap
እሺ
እና ያው ዛሬ መላክ ካልቻልንም ነገ መረከብ ይችላሉ።
ነገ ምን ምን ሞስ ለሁለት ቀን የሚል ነበር የሞላሁት ነገ ነው deliver date ኡ፣ የሁለት ቀኑ check እ፣ አድርገውታል።
እ።
ስለዚህ ያው ነገ አንድ ላይ መምጣት እንልክሎታለን።
ከቻለ- ጀሞ ቡርቃ ዋዩ ትምህርት ቤት አካባቢ
ጀሞ
እ፣ እሺ፣ ጀሞ እሺ፣ አንድ
ነገ ስለዚህ አንድ እንልክሎታለን።
ላይ የሚመጡትን እቃዎች አንድ ላይ ያው አንድ ላይ እንልካለን። የሌሎቹን እዚሁ ጀሞ ነው አደል የሞሉት location
ሁሉም ጀሞ ነው ቡርቃ ዋዩ በቃ። እሺ፣ ስለዚህ ነገ እንልክሎታለን።
ምንድን ነበር ዛሬ የሚመጣው ያልሽኝ?
ዛሬ የአጃክስ ነበረ።
እ፣ በቃ እሺ።
ስለዚህ ነገ አንድ ላይ እንልክሎታለን።
አዎ አንድ ላይ እሺ፣
እሺ መልካም ምሽት።
አዎ፣ እሺ።